ሄሎ
ሄሎ፣ አቤት።
ጤና ይስጥልኝ።
አብሬ ስጠልን እንትን ይሄ account ብር ለማስገባት invalid amount እያለ እምቢ አለኝ።
እሺ hello እ እ የ Best Bet ስልክ ቁጥርህን ንገረኝ።
የምኑ
የ Best Bet የምትጫወትበትን እ ስልኩ ነው ዜሮ ዘጠኝ ሀያ እሺ፣ እም፣ ዜሮ ዘጠኝ ሀያ እሺ ሰላሳ አንድ ሰላሳ አንድ ሀምሳ አምስት ሰላሳ አንድ
Withdraw ነው deposit ነው?
እ ገቢ ለማድረግ በዛው ከፍለም ገቢ ለማድረግ
Hello አቤት አቤት ይሄ deposit ስታደርግ ዜሮ ዜሮ ነው የሚለው minimum እና maximum amount ኡ Invalid አዎ ዜሮ ዜሮ ነው የሚለው።
አዎ አዎ የለውም ስንት ብር ነው ማስገባት የፈለግከው?
እ ሶስት ሺህ ብር
እሺ upgrade ስለሚፈልግ ነው። እሺ account አሁን ሳይሆን ነገ ነው የሚደረግልህ። ያው እስከ ነገ መጠበቅ አለብህ።
Okay እ እ ዜሮ ዜሮ ስለሆነ ነው ብር ስለሌለው ነው ወይስ ምንድን ነው?
Upgrade መደረግ አለበት account ህ። ለዛ ነው
እ እና እዛ ቤ- እዛ ያሉ እዚህ ያሉ ቤት ቤት ነው የሚያደርጉት update የሚያደርጉልኝ እኛ ነን የምናደርግልህ። ግን የሚያደርግልህ ልጅ ዛሬ ስለ- ከስራ ስለወጣ አስራ አንድ ሰዓት ላይ ጠዋት አ።
ነው ሁለት ተኩል የሚገባው። በጠዋት እንዲያደርግልህ አደርጋለሁ።
Okay እዚህ ያለውስ ማድረግ ይችላል አ- እዛ ሀገር ላይ ያለው እኛ ነን እ?
የምንችለው እኛ ነን የምንችለው።
እሺ እሺ እሺ መልካም ምሽት።